እባክዎ ምን ልርዳው?
ያ
በኢትዮጵያ ሰላም ነኝ እባክዎ ምን ልርዳው?
እሺ እንትን ምን ነበር ማሽን አስተያየት እንትን ሊስተካከል ነበር ቁጥር ለማስመዝገብ ነበር
እንዲስተካከልሎት እ አስመዝግበው ነበር ገና ሊያስመዘግቡ ነው።
ለማስመዝገብ ገና ለማስመዝገብ እሺ የቴን ነንበሮትን ወይ ቢጂአይ ኮዶትን የሚያውቁት ከሆነ ይንገሩ።
ይህ ነበር እንግዲህ እሺ
ሁለት ዜሮ
ሁለት ዜሮ ሰማንያ ሁለት ሰማንያ ሁለት ሀያ ሶስት ሀያ ሶስት ስልሳ ሶስት ስልሳ ሶስት አስራ ሶስት
ሀያ ሶስት
እ ይቅርታ ደንበኛችን ዜሮ ዜሮ ሰማንያ ሁለት ሀያ ሶስት ሀያ ሶስት ስልሳ ስድስት ማ- ስልሳ ሶስት አስራ ሶስት ስልሳ ሶስት አስራ ሶስት አስራ ስድስት አስራ ሶስት አስራ ሶስት እም።
አንድ መስመር ላይ ጠብቁ እጅግ ላሉ ደንበኛችን የቤቶት ስም ማን ነው የሚለው?
ዳሞ ፍየልና ቡልቡላ ዳሞ ዳሞ ፍየልና
ሙሉ ስሞትን ይንገሩኝ።
ይሄ ሄሎ ሄሎ ሄሎ